ጤና ይስጥልኝ አርስቴ ረዲት ነው በኮሚኒቱ
ሰላም ጤና
አብሮች በር እንደምናቸው ሶስት ጊዜ መድቤ አልገባም። መጀመሪያ ሁለት መቶ ከዛ ሞት ሰማንያ ሁለት ሰማንያ ምንድን ነው ባለፈውም ላረገኝ
እሺ ጉዳይ ትታይሎታል ለመኛቸው ዜሮ ዘጠኝ አስራ አራት ዜሮ ዘጠኝ አስራ አራት
እሺ
አስራ አንድ እሺ ሰላሳ ስምንት ሰማንያ
እሺ ስሞትን ይጋሩ ምስግናው ካሕሳይ ክንደያ
ከቴሌ ብሮት ነው ያስተላለፉት
አንድ ከቴሌ ብር ሁለት ጊዜ ደግሞ ከስቢ ሶስቱም ስመድበው አልገባም።
እሺ ወደ የትኛው betting site ነው እ
የ betting ኡን ስም
የምን የ betting ኡን ስም
BetX
እሺ ሶስቱም ከወደ BetX ነው እ
ሶስቱም transaction ወደ BetX ነው።
አዎ
እሺ ደንበኛችን መረጃ መዝግብ ይሉታል። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን አዎ ትንሽ አንስተው ይልኩልናል።
እሺ አይ ባለፈውም እንደዛ ብላችሁ ዝም ብዬ እንትን ከምል ብዙ ጊዜ ነው የቀረኝ። አሁን
ልከውልናል ደንበኛችን።
አዎ ልኬ ገብተዋል ተባልኩ። በቃ ስደውል ብዙ ጊዜ ሰለቸኝና ተውኩት። ገብተዋል ገብተዋል ተባልኩ።
እሺ ደንበኛችን
እሺ የባለፈውን ንገረኝ።
ጉዳዮች ችግር የለውም። የባለፈውም ይቅር። ይህንን ግን አሁን ነው የመደብኝ ሶስት ጊዜ
እሺ አ፣ እሺ ቁጥር ላቸው እንትን- ዜሮ ዘጠና ሁለት እሺ
የመጀመሪያ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ባለፈውም ወደዛ ነው የላኩ እና አሁን ልካለው ካልሆነ መልሼ እደውላለሁ።
ከስር ስልኮትና ስሞትን ያስቀምጡልን እሺ ስለሆነ